ሰላም ጤና ይስጥልኝ ቤት ቤት ከራነ የዋኮም ልዶ
አንድ የካሸር ኮድ ልይልሽ ነው ውጤት እንድታይ ከፍ ይቻላል። እሺ አስራ ሁለት እሺ
አስራ ስምንት እሺ
አርባ አርባ ስምንት
አስራ ሁለት አስራ ስምንት አርባ አርባ ስምንት ነው ያልከኝ።
አ
እሺ ከሁለት በላይ ጨዋታ ነው የወጣብህ። ሶስት ጨዋታ ወጪ ነው። እሺ
እሺ እሺ አስራ ሁለት ምን አልከኝ?
ሌላ ልንገርሽ። እሺ እሺ ይቻላል። አስራ ሁለት
አስራ ስምንት አስራ ስምንት አርባ አንድ ሀያ ስድስት አርባ ሀያ ስድስት አርባ አንድ ሀያ ስድስት አርባ አንድ ይህም በተመሳሳይ መልኩ አራት ጨዋታ ነው ውጪ የሆነው። እሺ አንደኛው አራት ጨዋታ ወጥቶላል።
አመሰግናለሁ።
እሺ እኛም እናመሰግናለን። እሺ መልካም መልካም ቀን።
እሺ